ያከተም እንትን ኦንላይን ምዝገባ አል አልሰራለኝ
ምንድን ነው የሚሉት?
the phone number already use used ይላል። አሁን ደግሞ
እሺ እክ- ምዝገባ ሲመዘገቡ አዲስ ከ- ከዚህ በፊት ተመዝግበው እ፣ የነበረ ሲሆን ነው እንደዛ የሚለው። ስለዚህ login የሚለው ላይ ይግቡና አ ስልኮትንና password ኦትን ያስገቡ።
ከዛ ሳስገባ እኮ አይሰራም።
ምንድን ነው የሚሉት እዛ ሲያስገቡ?
ወደዛ ሲገባ ደግሞ invalid user ነው የሚላል። አሁን
እኮ password ተሳስተው ከሆነ forget password የምትላለች ከስር አዲስ እሺ።
password ቀይረው ይግቡ እንደ አዲስ።
አዎ ከዛ በኋላ እኮ ገፍቶ OTP ምናምን ብሎ አያስገባልኝም።
OTP
አ OTP ምናምን ይላል።
እኮ OTP በ normal message ይላክሎታል ከሁሉ ስፖርት okay እሱን ነው የሚያስገቡት።
እሺ፣ ቆይ አሁን ልሞክርና እስኪ እሺ